ፖስታ በራ አንድ ምስ ባንክ ጣላችሁ ላይ ማለት እሺ ለደጅ ካም መኪና በራ ይቀራጭ እሺ አልክስ ነው አልክስ ነው ወባል አሎ ሞዴሉ ይሰማል
ይሰማል
አሁን ይሰማኛል
እሺ ሁለት ሺህ አስሩ አለን ሀይሉክስ
ሁለት ሺህ አስሩ አለ አዎ
ምን ያክል ነው ሂሳቡ አጠቃላይ ጠቅላላ
ፓስተር አደባባይ ፊት ለፊት እንገኛለን አራት ነጥብ አራት
አራት ነጥብ አራት አዎ
manual አለው ወይስ አውቶማቲክ ነው
manual
manual ነው እና እሺ የተሸን ስልክ ትነግሪኛለሽ ለእሱ ልደውልለት ፓስተር አደባባይ ፊት ለፊት ነው መጥተው ማየት ይችላሉ no እኔ እዚህ አይደለሁም አዲስ አበባ አይደለሁም ጎንደር ስለሆንኩ እኮ ነው
እሺ ዜሮ ዘጠኝ አስራ አንድ
እሺ ዜሮ ዘጠኝ አስራ አንድ ሀያ ስድስት
ሀያ ስድስት ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና እሺ ልደውልለት እሺ አመሰግናለሁ
ቴንክ